ሰላም ነው።
ሰላም
እሑድ ዕለት አስራ አንድ ሰዓት አምስት ጉዳይ ለአስራ ሁለት አካባቢ አራት ሺህ ወደ ንግድ ባንክ ልኬ ነበር አልገባም። ይሄ አስራ አንድ አዎ አዎ ላለው ይጨመራል እኮ አዎ እኔና አዎ እሺ አሉካ ደውለች አይ ገና እያወራ እ
ሄሎ
ሄሎ
እያየሁ ለና እሺ እሺ እሺ
አባ በዚህ ምንም አይነት transaction የለም።
እሑድ ዕለት አስራ አንድ ሰዓት ላይ አስራ አንድ ከሀምሳ አምስት አስራ ሰባት ሰዓት ከሀምሳ አምስት አራት ሺህ ብር
እሑድ ዕለት ነው
አዎ እሑድ ዕለት በአስር አራት ማለት ሺህ ብር ነው okay፣ በአስር ማለት ነው አለ አዎ በአስር አዎ
በአስር ገብቶልሃል አባ
እ ገብቶልሃል።
እሺ እሺ check አደርጋለሁ አዎ ልዑል ሞገስ አይደለ?
አዎ በቃ ገብቶልሃል። እሺ እሺ